መልካም ምግባርሽ የሚወደድ የሚያምር ሽታው ገላሽ ሰላሜ ነሽ ለኔማ አንቺ ብቻ ለኔ በዝች ዓለም ለኔ እንደ አንቺ የለ እንዳንቺ የሚሆነ አላገኝም በቃ ብንከራተት እግሬ እስከሚረዳ ታድ ያለው ፍቅርሽን መልካም ምግባርሽን የሚወደድ የሚያምር ሸጋው ገላሽ ሰላሜ ነሽ ለኔማ አንቺ ብቻ ለኔ በዝቻ ለኔ እንደ አንቺ የለ እንዳንቺ የሚሆነኝ አላገኝም በቃ ብንከራተት እግሬ እስከሚነጋ መከበሪያ ዘውድ ናት ይባላል የኔ ቆንጆ ልባም ሴት ለባሏ ልክ እንደ አንቺ አሟልታ ስትገኝ የኔ ቆንጆ ተስተካክሎ አምሏ ጠዋት ማታ ሰላም አለ ቤቴ የኔ ቆንጆ አላውቅም አስቤ እድሜ ላንቺ እንደጀመርኳለው የኔ ቆንጆ ፍቅር ተመግቤ በአፍላነቱ ዘመን ሳገኝሽ ስጦታዬ አንቺዎች ግርማ ሞገሴ ነሽ ሕይወቴ ከልቤ ማፈቅርሽ ካንጀቴ እንደ እናት እንደ እናት ለኔስ እንደ እናቴ እንደ እናት እንደ እናት ለኔስ እንደ እናቴ እንደ እናት እንደ እናት ለኔስ እንደ እናቴ እንደ እናት እንደ እናት ለኔስ እንደ እናቴ ታድ ያለው ፍቅርሽን መልካም ምግባርሽን የሚወደድ የሚያምር ሽታው ገላሽ ሰላሜ ነሽ ለኔማ አንቺ ብቻ ለኔ በዝች ዓለም ለኔ እንደ አንቺ የለ እንዳንቺ የሚሆነኝ አላገኝም በቃ ብንከራተት እግሬ እስከሚነጋ ታድ ያለው ፍቅርሽን መልካም ምግባርሽን የሚወደድ የሚያምር ሽታው ገላሽ ሰላሜ ነሽ ለኔማ አንቺ ብቻ ለኔ በዝች ዓለም ለኔ እንደ አንቺ የለ እንዳንቺ የሚሆነኝ አላገኝም በቃ ብንከራተት እግሬ እስከሚነጋ ጠዋት ማታ የፍቅርሽ ጽናት አለሜዋ ድጋፍ ተመርኩዤ እስከ ዛሬ ምን ያጣውታለ የኔ ቆንጆ ከጎናችን ይዤ ልግለጽልሽ የእድሜ ጅረት ወርዶ የኔ ቆንጆ ቢሻገር ዘመናት አትተኪ መቼም አልጠግብሽም የኔ ቆንጆ እንደ እናት እንደ እናት በአፍላለቱ ዘመን ሳገኝሽ ስጦታዬ አንቺዎች ግርማ ሞገሴ ነሽ ሕይወቴ ከልቤ ማፈቅርሽ ካንጀቴ እንደ እናት እንደ እናት ለኔስ እንደ እናቴ እንደ እናት እንደ እናት ለኔስ እንደ እናቴ እንደ እናት እንደ እናት ለኔስ እንደ እናቴ